hello
ጤና ይስጥልን።
ጤና ይስጥልኝ። የአክሱም ride ነው።
አክሱም መቀሌ ነው አይደል?
አዎ
ከመ- ከ- ወደ airport በኋላ የሚያደርስ መኪና እሺ። መነሻ የት ነው?
አዲስ ሽንድን traffic light አካባቢ አዲስ እንድህን ለስንት ሰዓት ነበር የፈለግከው?
አስራ አንድ ሰዓት ላይ ነው የኔ እናት።
አስራ አንድ ሰዓት አዋ እሺ፣ እንልክልሃለን።
እሺ፣ አመሰግናለሁ። ይደውልልኛል ራሱ።
ያ ይደውልልሃል።
እሺ፣ እግዚአብሔር ይስጥልኝ።
እናመሰግናለን። መልካም ቀን ይሆንልህ።
መልካም ላንቺ።
አሜን።